ሰላሳ እንዳዛ ቆይ አስቤያችሁ ነጭ ሄሎ ሄሎ አምሮ ሰላም ነኝ። አቤት ይኸውልሽ አለሁ። እንዴት ነህ?
እንትን ዘጠና ዘጠኝ አስራ አንድ
ዘጠና ዘጠኝ አስራ አንድ ምን ነበር?
ይኸውልሽ order ኡ ማለት ነው ምግቡ አልደረሰም እና ደግሞ ሆቴሉ ጋር ማለት ነው ከሰላሳ ደቂቃ በላይ ይቆያል አሁን ባለበት ሁኔታ ማለት ነው እኔ ጋር ደግሞ ያለኝ አስራ አራት ደቂቃ ነው ጠበቅኳቸው እስከሆነ ድረስ ምንም እንትን አላለች የት ምግብ ቤት ነው?
ክሪስተን ከዚህ በኋላ ራሱ ሰላሳ ደቂቃ ይቆያል ብሎኛል ከዚህ ሰዓት በኋላ ራሱ እሺ፣ ማለት ነው ይቆያል ብለው ማገናኘት?
ቆይ አንዴ ቆይ። እሺ፣ አዎ፣ አዎ፣ አገናኘኝ።
እሺ እንካ አናግረኝ እንካ አናግረኝ ሰላሳ ደቂቃ ከዚህ በኋላ ይፈጃል
ሄሎ ሄሎ እናት፣ ወይ እንዴት ነሽ?
ሰላም፣ እንዴት ነሽ?
አለ ስልካችሁ አይነሳም። በደወላችሁበት ስደውል እሺ፣ እና ይቆይበታል።
ከዚህ በኋላ እ፣ አስራ ሰላሳ ሰላሳ ሀያ ደቂቃ አምስት ደቂቃ ይፈጃል። አዎ።
አይ፣ እንደዛ በቃ እንደዛ ከሆነ ይቅር። እሺ እናቴ፣ እሺ፣ እሺ እናቴ፣ በቃ አትስሪው።
ሄላ አገናኝ ወይ በአምላክ ውጣ። በቃ እሺ፣ ዘጥዮ ታ ሰላሳ ደቂቃ አዎ።
ከዚህ በኋላ ይፈጃል አዎ፣ አዎ፣ ተጉጣ።
በቃ እሺ እሺ፣ በቃ አዎ።
ይደረጋል ካልሽ ይደረጋል cancel cancel ይሆናል አሁን።
እሺ ይታይ በቃ እሺ እሺ እ፣ ሳሚ